Hello ሰላም ጤና ይስጥልን Best Bet
እንትን ነበረ በ voucher code ወደ ሌላ account ልኬ
እሺ
ትገባልኝ አልገባም? ምን deposit ነው ያደረግከው ወደ account
voucher
ስንት ብር ነው ሁለት መቶ ብር
እስቲ check ላድርግልክ Best Bet ቁጥርኬ ነው አዎ፣ መቼ ነበር ያደረግከው አሁን
voucher በሚለው መርጠክ ነው
voucher ላኛው የለም መጀመሪያ እሱ አድርጌ ወደ ሌላ account አልገባም።
ሁለት መቶውን መቼ ነው ያደረግከው እ እ?
አሁን አሁን አዎ፣ በዚህ account ነው የቆረጥከው በነገርከኝ በሌላ ነው ልንገርሽ አዎ account ኡን ንገረኝ
አስራ አንድ አስራ አምስት
አስራ አንድ አስራ አምስት ዜሮ ዜሮ አርባ ዜሮ ዜሮ አርባ
አርባ ዘጠኝ አዎ፣
እሺ Hello
አቤት እ፣ በ voucher ከሆነ በአካባቢ ከ Best Bet shop አለ እ?
በአካባቢ ከ Best Bet ሱቅ አለ
የለም የ Best Bet shop ካለ እዛ ሄደ ብሩ መውሰድ ትችላለህ። ወይም ደግሞ ወደ account መልሰ deposit ማድረግ ትችላለህ።
ወደ account ኡ እንዴት ነው የምመልሰው?
እ፣ ስልክ ላይ account history የሚል አለ።
ምን የሚል
Hello አቤት ምን የሚል ለውጥ ገብቼ ነው የምመልሰው?
እ እ?
ወደ account መመለስ ፈልጌ ነው።
አክ